ስለ ዋሽንግተን የህክምና ወኪል
እግዚአብሔር ይመስገን። እንትን ማለት እንትን አለው እንዴ አምቡላንስ
አለ። ከየት ነው?
እና አምቡላንሱ ነው ወይስ አምቡላንሱ ለብቻው ነው?
አይ እኛ ጋር የምትነሱ ከሆነ አምቡላንስ በነፃ ነው።
እ እ አምቡላንስ በነፃ ነው። እኛ ጋር አይደል የምትነሱት አዎ እኮ አምቡላንስ በነፃ ነው። ከየት ነው?
ከምኒልክ ነው የምደውልሽ፣ ሶስተኛ ፎቅ ላይ
እሺ ከምኒልክ ከሆነ እሺ፣ በቃ በዚሁ ስልክ መልሰን እንደውልላችሁ።
እሺ
እሺ